እባክዎ ምን ልርዳው?
hello hello ሰላም
ሰላም
እንዴት ነው አለን እግዚአብሔር ይመስገን። ሰላም ነው?
አለን ይመስገን። electrician ፈልጌ ነበር።
መልካም እሺ። ስም ስሞትን ያግኛል?
ሄኖክ
ሄኖክ ማን?
ሄኖክ ሚሊዮን
እሺ። የት አካባቢ ነው የፈለጉት?
ወደ አራት አካባቢ
okay መገናኛ ሀያ አራት አይደለ?
አዎ ነው።
መልካም እሺ። ብቁ የሆነ ባለሙያ እንድልክልዎት ምንድነው ብልሽቱ? ምንድነው የሆነብዎት? እንዴት ነበር የሚፈልጉት?
okay contact ይመስልናል። እንትን ነው ባልቦላው ዘግቷል። ድጋሚ on ለማድረግ ስንሞክርም ይመልሳል ብሎ ስለዚህ የሆነ contact ያደረገ ነገር identify እንዲያደርግልን
መልካም እሺ። ዳይኦን ከዚህ ቀን ተጠቅመው ያውቃሉ?
እም፣ አዎ mobile app ላይ አንድ electrician እንደዚህ ተመሳሳይ ረድቼ ነበር። ቆይቷል።
በዚህ ቁጥር በዚህ ቁጥር እና አዎ ይመስለኛል። አዎ አዎ በዚህ ቁጥር እንያዝ፣ ይህን ስልክ ቁጥር እንያዝ።
አዎ አዎ እሺ እ አዎ አዎ ለአሁኑ አዎ
እሺ ያው ብቁ ባለሙያ እንልክልዎታለን እና ቅድሚያ የአገልግሎት ክፍያ መቶ ብር አለ። እሱን መክፈል ይኖርቦታል።
okay እንዴት ነው ከፍለው?
በኋላ ወደ account አለን text እናደርግልዎታለን። አሁን እሱን ካስገቡ በኋላ አረጋግጠን ወዲያውኑ ባለሙያ የሚላክልዎት ይሆናል። አንድ ባለሙያ ልከን ከእሱ ጋር ባይስማሙ እንኳን መቶ ብር ሌላ ተጨማሪ ባለሙያ ይላክልዎታል። ይህን ክትትል የምታደርግ ከጉዳይ አንድ ባለሙያ ይመደብልዎታል። እሷ ናት የባንክ መረጃ የምትልክልዎት። በተጨማሪ ደግሞ ውስን ዋስትና እንሰጣለን እና ስለ ውስን ዋስትናው ደግሞ በደንብ የሚገልጽ ሰነድ አለ። ከባንክ መረጃው ጋር አብረን እንልክልዎታለን።
እሺ እሺ እሺ። ስለ ደወሉ እናመሰግናለን። መልካም ቀን።
ቴንኪዩ ባይ እሺ